ፍቅር ሲባል ስለ ጽድቅ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አጥተናል እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? ብራናው ይነበብ ተዘርግቶ ባትሮሱ ላይ የነፋስ ይለደስ የነተዋናይ የት ጋር እንደሆነ ይታይ የኛ ጥበብ መሰረት የኋላው ከሌለ የለም የፊቱ ሳይራመድ በታሪክ ምንጣፍ ሰው አይደርስም ከዛሬ ደጃፍ አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? ከአድማስ የራቀን ምነው ይሄ መንገድ ያባክነኛል? በየት በኩል ብሄድ ወደ ረፍታ ሀገሬ ቶሎ ያደርሰኛል? ቀስተ ደመና ነው የለበስኩት ጥበብ የያዝኩት አርማ አልጠላም ወድጄ የነፍሴ ላይ ፋኖስ እንዳይጨልማ አንተ አብርሃም የኦሪት ስባት የነ እስማኤል የይስሐቅ አባት ልክ እንደ አክሱም ራስ ቀርጸሃት ራሴን በፍቅር ጧፍ ለኩሳት ነፍሴ ጠላት ትዛል ቀናሁን ልቤ የእድሜን ገናን እንዳይቀርብኝ ሰው ለመውደድ ከአንዱ ይደከመኝ ያኔ ገና ውስጤን አመመኝ አመመኝ አመመኝ እኔን አመመኝ አመመኝ አመመኝ እኔን አመመኝ ያኔ ገና ውስጤን አመመኝ ያኔ ገና ውስጤን አመመኝ እኔን አመመኝ እኔን አመመኝ እኔን አመመኝ ስለ ፍቅር ሲባል ስለ ጽድቅ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አጥተናል እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆዴ? የኦሪዮ ኮከብ የሩቅ ሰማይ መንገድ የኔት በራሪ የልቤን አርጋኖን በደመና መስኮት ዘልቀሽ ንገሪ ቀስተ ደመና ነው የለበስኩት ጥበብ የያዝኩት አርማ አልጠላም ወድጄ የነፍሴ ላይ ፋኖስ እንዳይጨልማ አንተ አብርሃም የኦሪት ስባት የነ እስማኤል የይስሐቅ አባት ልክ እንደ አክሱም ራስ ቀርጸሃት ራሴን በፍቅር ጧፍ ለኩሳት ነፍሴ ጠላት ትዛል ቀናሁን ልቤ የእድሜን ገናን እንዳይቀርብኝ ሰው ለመውደድ ከአንዱ ይደከመኝ ያኔ ገና ውስጤን አመመኝ አመመኝ አመመኝ እኔን አመመኝ አመመኝ አመመኝ እኔን አመመኝ